ሄሎ
ሄሎ አቤት
ተሲም ፈልጌ ነው።
ምን ፈልገህ?
TikTok ላይ እንትን አይቼ ፈልጌው ነበር። እሱ እኮ ምን አይነት መኪና አባ?
እቺ smart car ባለ አንድ ጋቤ ነው አለቻ።
smart car ዋ እ
የውድድሯ
አ
የማ- የማሊባባ ሎጋ ያለበትና አ አ
አስራ ስምንት ከሀምሳ
አይቀንስም።
አይ ድርድር አለው የተወሰነ
ኦኬ ያ- በአካል በቃ ቀርባ?
ወጥታችሁ የት ነው?
እ፣ መስቀል ፍላው ናዝራ ሆቴል ፊት ለፊት
በቃ እሺ፣ እሺ፣ እሺ እሺ አባ እሺ